ይመኑ ወዬ እንዴ ረሳኸኝ እንዴ አንተ ልካለህ ብለህ እ እልካለሁ ብለህ ቀረህ እኮ
ምኑን ነው አሁን የፈለጋችሁት?
አጠቃላይ መረጃ የወረዳ ላይ ያለው አላልኩም ነዋሪዎች በየክፍለ ከተማ በየወረዳው አላቸው አይደል የእናንተ ነዋሪዎች ይሄን ያህል ነዋሪ ያለው አንድ ወረዳ ላይ ትክክል አይደለም። የተደራጀ አይደለም። ማን ቢያንስ አይ ሳምፕል ሳምፕል ቢያንስ የነው የሚያል በማክስ እንድንለው ማለት ነው
ኦኬ
እ የፈለከው የት ነህ አሁን አንተ?
እቤት ነኝ
እ እቤት ነኝ እቤት
እና እሱን ሪፖርት ልትሰራ ነው እንዴ?
አ አለ አይደለም ለነገ ይሾራል ነው እንጂ እ ለነገ ተፈልጎ ነው እንጂ ለነገ እ ይዘረልነት እ አሁን ስገባ ደግሞ ሌሎች እስኪ አጥቼው ነው እኮ ቅድም ፈለኩትና
እሺ ፈለኩትና አጣሁኝ። እስካሁን ደግሞ ልፈልግ ገብቼ እንደ ፈረደ አላቸው እናንተ ብሎኝ ነው እኮ ማን ነው አላቸው ያለ ያው መረጃ ያለው ሰው ነው አለቃ
ማን ነው? ዮናስ ነው
አይ እንትና ነው ዮሴፍ ማነው እሱ እንትና ያኛው ጥጋቡ ልጅህ ነው። ከዚህ ሁሉ እኮ ልጅን ብታጫውት ይሻላል። በእናትህ ኧረ ልጁን በእናትህ አጫውተው በእናትህ በፈጠረ ኧረ በፈጠረ በእናትህ እ ተው ተው የማን ልጅ ነው
የአንተን ልጅ
የት ነው እኔ እያለቀሰ አይደል እንዴ አሁን እሱ የማንም እንጫጫው አይ ወዲያ በጎረቤት ነው ሌላ ጎረቤት ነው ኧረ ቅር ቅር ቅር ተው ተው አለቀም ብሏል በለው ያንተ ያላመንከው ሊሆን ይችላል የኛው
ድምፅ የሰማን አንተ ጋር እኛ እኔ ጋር ምን አገናኘ ያ የእንትና የመኑን ድምፅ ሲሰማ የኔ አባት የመጣ ብሎ ነው
አይመስለኝም ወልደ ወልደ እኔ በኋላ
እኔ እንኳን ያመንኳቸውም ያለኝም እነዚሁ ናቸው። ይብላኝ ያላመነው በላው ላክልኝ። አረ ታናግረኛለህ ክፉ ቃል
ወ- እንዴት ያላመናቸው ማለት
ላክልኝ ላክልኝ። አይ እኔ ሌላ ነው ያልኩህ እዚህ ነው እዚህ አንድ ጠይቄ ነው አልገባኝም። አልክልህም አይገርምህም?
ስማ ያመንካቸው ትለኛለህ እንዴ? እኔ በእናትህ እኔ ሲጀመር መቼ ሁሌ አድ የማምን
ስንት አሉ
እኔ እኮ እየረዳው ነው እኮ እና አ እየረዳሽ ነው እንዴ?
እና ምን አዲስ አበባ አዲስ አበባ ነዋሪ እየሰጠ ነው? ምን ናሽናል አይዲ ሬጂስተር አይዲ
እንዳንተ ዝም ብለህ አንድ ይዤ አልገጠግጭም አባቴ። ብዙና ብሔር ብሔረሰቦችን ነው የምፈልገው።
አ ጥሩ ጥሩ ነው። በእናትህ ለኋላ ለእንትናችን ይሆናል። ለብሔር ብሔረሰቦች ሲጠራ አንተ አባት
ገደልኩህ አንተ ሰውዬ ዝም ብለህ አለቀ።
በል- በል አ እኔ ሰር ነገ ተፋበ ወረታ ቁልቁል ሸናብህ እ?
በል እሺ አምጣልኝ አሁን ላክልኝ።
እሺ